ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎ?
Hello
ስፖርት ነው እባክዎ ምን ልርዳዎ?
እንትን ነበር ትናንትና
ምን?
ትናንትና አስራ አንድ ሰዓት ከአርባ ደቂቃ ከሰዓት በኋላ እም፣
አንድ ሺህ ሁለት መቶ ሀምሳ ብር ወ- ከሁሉ ስፖርት ወደ ቴሌብር ላ- ላስተላለፍ እም፣ አስተላለፍኩት፣ ግን ምንም ነገር የለም። በሁሉ ስፖርትም የለም፣ እሺ።
በቴሌብርም የለም።
ቴሌግራም ላይ ልከዋል?
እ?
ቴሌግራም ላይ ልከዋል?
አዎ በ message ልከዋል ቴሌግራም ላይ
በ message ልኬ ነበር። አዎ መልእክት ልኬ ነበር በ message ማለት message እና ቴሌግራም ይለያያል።
እኮ በቴ- ቴሌግራም አድርጌ ልኬ ነበር። እንደዚህ እንደዚህ ጎድሎብኛል ምናምን ብዬ በቃ ከላኩ እዛ ላይ መልስ ይጠብቁ። እዛ ላይ እናሳውቆታለን።
እሺ